ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንለደው ሰላም ነው እግዚአብሔር ይመስገን።
እንትን system ኣቸው አልተስተካከለም እንዴ?
ተስተካክሏል።
እና ገቢ አድርገንም አልገባልንም። አሁን እራሱ እንትን ወጪ አረግነውም አልተላለፈም።
ቴሌግራም ላይ ልከዋል።
አዎ ልኬ ሳምንት አልፎት
በዚህ ስልክ ነው በሱ ስልክ አዎ።
ዛሬ ነው እኮ የላኩት።
ዛሬ ያው የዛሬ እንደገና ደግሞ እንትን ሌላ የሰነበታ አለ ሁለት መቶ ብር
እሺ፣ እናሳውቆታለን።
ይቆያል ወይስ
ያው የዛሬውን አስተላልፈንለታል። የባለፈውንም መልሱን ስናገኝ እናሳውቆታለን።
ቢፈጥና አሪፍ ነበር። እሺ፣ በቃ እናሳውቆታለን።